ገርል ነው ባኮ ምን ልርዳው?
አማን ነው።
እግዚአብሔር ይመስገን።
አንድ ሺህ ብሩን ዞ አድርጌ እስካሁን አልደረሰኝም። pending አድርጎት መሰለኝ።
pending withdrawal Telegram ላይ ልኮ
ምን ብዬ አይ ቴሌግራማችሁን አላውቀውም። አንተ ቁጥር የያዙ ከ transaction history ላይ ያልገባሎትን ፎቶ አንስተው በቴሌግራም ይልኩልናል።
ምኑን ፎቶ አንስቼ የዝውውር ታሪኮትን አሁን አልገባልኝም ያሉትን
withdraw ነው ያደረኩትኝ። እንትን repeat ነገር ይሰጣል።
transaction history የሚለው ውስጥ ያገኙታል። ከዛ ላይ ያልገባሎትን ፎቶ አንስተው በቴሌግራም ይልኩልናል። ቁጥር የያዙ የቴሌግራማችንን ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አመሰግናለሁ።
እሺ